hello
ደህና ዋልክ።
እግዚአብሔር ይመስገን።
ምደውለው ከዊክላ Solution ድርጅት ነው።
እሺ ዊክላስ በቅርቡ የተቋቋመ ሲሆን አንድ app develop አድርጓል። ይህም app ከሀምሳ በላይ የሚሆኑ service ይይዛል እና አንደኛው የእናንተ አይነት service ሲሆን እዛ ላይ ያለምንም ክፍያ ተመዝግባችሁ እ፣ በነፃ እንድታስተዋውቁ ነበረ የእናንተ okay።
የሚሸጥ promote ማለት ነው።
እሺ እ፣ ፍቃደኛ ከሆንክ በ link ልላክልህ እና app ኡን አውርደ እዛ ላይ እንድትመዘገብ ነበር እሺ ላይስ አለው እ?
ላይስ ይሆናል ምን ይኖራል?
ወይስ አንድሮይድ ነው?
አይ በሁለቱም ችግር የለውም ይገባል።
እሺ እሺ ላኪልኝ ችግር የለም።
እሺ እሺ አመሰግናለሁ። መልካም እሺ እሺ